ሄሎ ምን ወሎት ሄሎ አቤት እየሰማሽኝ ነው?
ይሰማል ይሰማል? አዎ አዎ፣ የደወልኩት እ፣ ወጡ እሺ፣
ነገሩን ቆጠሩትና እኔ ማውርቸው ነበር ያው የመንገዱን ሁኔታ አቅ ስላለኝ ነው። ግን እስኪ ያሱ
እሺ። ስልክ ቁጥሩን ልትሰጪኝ ነው?
እ፣ ልንገሩት እ?
ልንገሩት እሺ፣ አንዴ ቆይ ቁጥሩን ልፈልጻ።
እሺ እስክሪብቶ አለሽ?
እሺ አንድ እሺ፣ ዘጠኝ
ዜሮ ዘጠኝ ሀምሳ አንድ
እሺ፣ ዜሮ ዘጠኝ ሀምሳ አንድ እሺ፣
ሰማንያ ዘጠኝ
እሺ።
አርባ ስምንት ሰማንያ
አርባ ስምንት ሰማንያ አዎ ማቲያስ ይባላል። እስኪ ያናግሩት።
እሺ፣ እሺ፣ እሺ አመሰግናለሁ።
እሺ እሺ